postponed የሆነ game ነበር እና አራት ሰዓት ሞልቶታል እናቴ።
እሺ ከስልክ ኮድ ንገረኝ እና check ላድርግልክ። እሺ እሺ እሺ አስራ ሶስት
አስራ ሶስት ሀምሳ ሶስት ሀምሳ ሶስት ዘጠና አንድ ዘጠና
ዘጠና አንድ አስራ አራት ዘጠና አንድ ነው። እሺ ዘጠና አንድ አስራ አራት
አስራ ሶስት ሀምሳ ሶስት ዘጠና አንድ አስራ አራት አዎ
ሰባ ብር ገብቶልሃል። እሺ የቆረጥክበት cash አድርገህ ሄደህ መቀበል ትችላለህ።
እሺ እሺ ሌላ የማይልህ አለ?
አይ የለም አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
እሺ